ሄሎ
Hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ጸጋነት ከቺፕቺፕ ነው የምደውልልዎት።
እሺ
አሁን ፋይናንስ ደውላለን። በስህተት እርሶ ጋር ብር ተልኳል ለአይቡ ተብሎ ነበር።
Okay። በምን በቴሌ ብር ነው የተላከሉት።
እሺ check ላድርግና ልንገርም።
እሺ አይቡን ተረክቧል አይደለ?
አው ቅድም ደውዬለት አይብ የሚመለስ ብር ላይ ተደርጎ ነበረ ብሎኝ ነበረ።
አዎ አው እኮ ግን አይቡን ተረክቤያለሁ ነው ያው እኮ ፋይናንስ በስህተት እቃውን ያልተረከቡ መስሏት ብር ልከውሎት ነበርና check አድርጎ ይደውሉልናል።
እሺ በዚሁ ስልክ ልደውልልህ?
አዎ በዚህ ይደውልልን።
እሺ እሺ አባ እሺ እሺ መልካም ቀን።
እሺ መልካም